ኪሎሜትር ሰሜን ነኝ።
ሀያ አምስት አርባ ሁለት ሀያ አምስት አርባ ሁለት አዎ ሀያ አምስት አርባ ሁለት ሆኖ አስተካኪ። ዝናብ ነው። ሌላው ያዝኩት ኦርደር አርባ አምስት አርባ አምስት እሱ ደግሞ ሰላሳ አምስት ነው የምለው። እሺ
አርባ አምስት አርባ አምስት አዎ ዝናብ ስለሆነ አርባ አምስት ሰላሳ አምስት ያዘነች ያለ ዝናብ
እኮ ኦርደር ነበሩን ንገረኛ።
አሀ አሁን ነግሬ አረባ ሀያ ማሀንድ አምስት አርባ ሁለት አልክ። እሱ ነው
አይ ሌሎችማ ትክክል ነው ፊኑ እ እሺ አይልሃለሁ።
እሺ